ሌላው ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ዲኒንጎ leather bag printing ነው።
አዎ ከ We Plus Solution ነው የደወልኩት።
እሺ We Plus Solution Provider ላይ ተመዝግቦ ነበር አገልግሎት ለመስጠት አስተዋውቀው ድርጅቶትን ለማስተዋወቅ የ Plus Solution Provider ላይ ተመዝግበው ነበር።
እሺ አሁን ስራ ስለጀመርን እርሶም ኦንላይን ላይ ሆነው ያለምንም ወጪ ከተጠቃሚው ጋር እ፣ ስራ መቀበል እንደሚችሉ ለማሳወቅ ነው።
እሺ በተጨማሪም We Plus Solution User የሚል application አለ ለተጠቃሚዎች የሚሆን እሱን አውርደው የእርሶን ድርጅት ማየት ይችላሉ። ሶስት መቶ ሀምሳ game ኦች፣ አርባ አራት service ኦች፣ ትራንስፖርት ጨምሮ ያገኛሉ። እንዲሁም referral code ን ያገኛሉ አሸናፊ የሚያደርጉትን እሱን ለዘመድ አንድ ከየት ሀገር ማለት ነው? የዋናዋን ስልክ ልስጥሽና ታዋረታለሽ።
እሺ እሺ እችላለሁ።
ዘጠኝ ሰዓት እሺ
ትር ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ስልሳ አንድ እሺ
አስራ ዘጠኝ ሀያ ሰባት እሺ አረ ማን ልበል?
ገነት እሺ አመሰግናለሁ።
እሺ መልካም ቀን።
እሺ